Hello hello ተነሱ
ሰላም ነው።
እግዚአብሔር ይመስገን
ለመለዋወጥ ነበረ መረጃ እ እ ራሴ ለማኝ እሺ እሺ እ ስለ ምን ያህል permanent ነው የሚለውን ለማወቅ ነበረ።
እ እ
ምን ያህል ቋሚ ነው የሚለውን ለማወቅ ነበረ። አይሰማም
እ ይቆራረጣል ሚናስ
ማለት ነው።
አሁን ይሻላል።
አይ ምን ያህል ቋሚ ነው የሚለውን ለማወቅ ነበር ነው የምልህ።
Okay ምኑን ነው ምን ያህል ቋሚ መሆኑን ለማወቅ ፈለጉ?
እ?
ምኑን ነበር ምን ያህል ቋሚ መሆኑን ለማወቅ የፈለጉት?
አይ ስለ ከእንትን ካልኩ በኋላ አይረግም ወይ ምናምን የሚለውን ለማወቅ ነበር። የተጠቀምኩት ነበር አድጓል፣ ግን Okay ምን ነበር የሚጠቀሙት?
እ ከ Kirkland ሄድን ላይ ነው እየተጠቀምኩ ያለው።
Minoxidil ነው?
አዎ ለዚህ ማለት ነው። ኦኬ፣ እና ምን ያህል ጠንካራ ነው ምናምን ይሄ እና እንዴት ማቆም ያለ የሚለውን ማወቅ ነበር። እና ኦኬ።
ደግሞ እ ሌላ ምኑን ት- ትንሽ ረስተኝ ትንሽ አንዳንዴ በሳምንት ሁለት ቀን ቀን ምናምን እም።
ቴስት ነገር አለ
ኦኬ እሺ እሱ ዘላቂ ነው የሚለውን ለማወቅ ነው።
እሺ እሺ መስመር ጠብቁ።
ጥያቄ ይስጥልኝ። ድሮ ጋር Hello፣ ሄደ
አቤት፣ ምን ልርዳክ?
ስለሚችል አንዳንድ ነገር ለመጠየቅ ነበረ እሺ፣ ምንድን ነው ማወቅ የፈለከው?
እ ስጠቀም ማለት ነው። አሁን ከተጠቀም ሶስት ወር ከምናምን ሆነኝ እሺ፣ እና ትንሽ chest pain በሳምንት አንድ ቀን ቀን ምናምን ትንሽ ስሜት አለ ደረሰ።
እ፣ ምን አልከኝ? ሰፍትዌር።
አዎ በላይ ትንሽ ስሜት አለ በፊት ላይ ማለት ነው።
እሺ፣
እና እሱ አንድ- ዘላቂ እ ምን ያህል ነው የምትጠቀመው አንድ ጊዜ?
አይ አንድ ml ላይ አድርጌ በቀን ሁለት ቀን ጠዋትና ማታ።
ጠዋትና ማታ አንድ ሚሊ ላይ።
አዎ እሺ፣ ግፊትህን ተለክተህ ታውቃለህ?
እ?
ግፊትህን ተለክተህ ታውቃለህ?
አላውቅም እ፣ እስኪ እሺ፣ የምትወስደው ሌላ የግፊት ወይም የልብ መድኃኒት አላውቅም።